ጤና ይስጥልኝ። አሪፍ ቤት ሎዛ ነኝ። እባክዎን ልርዳው?
ጤና ይስጥልኝ። ተደውሎ ነበር አላየሁትም ነበር።
እሺ ስምዎትን ማን ልበል።
አማኑኤል ብርሃነ እሺ እሺ። አቶ አማኑኤል ምን ያህል ብር ነበረ withdraw ያደረጉት?
አንድ ሺ ዘጠኝ መቶ መጀመሪያ አንድ ሺ ስምንት መቶ ከዛ አንድ መቶ ጠቅላላ አንድ ሺ ዘጠኝ መቶ መጀመሪያ አንድ ሺ ስምንት መቶ ከዛ በኋላ አን- አንድ ሺ ከዛ በኋላ አንድ መቶ አዎ እሺ ደንበኞች እርግጠኛ መሆን ስላለብን ነው። screenshot ኡ ላይ አንድ ሺ ስምንት መቶ የሚል ብቻ ስላየን ነው።
አዎ ከዛ እርግጥ- በላይ አለች መ- መቶም ምስል አለች ከዛ በላይ ምን አሉኝ?
አንድ ሺ ስምንት መቶ ካወጣ በኋላማ አንድ መቶ አውጭ አውጥቻለሁ።
አዎ ከላይ አንድ መቶ የሚል አለ። በአጠቃላይ አንድ ሺ ስምንት አንድ ሺ ዘጠኝ መቶ አዎ እሺ እሺ። ስለሰጡን መረጃ እናመሰግናለን። ደንበኛችን በተስተካከለ ሰዓት እንደውላለን።
እሺ እሺ መልካም ቀን።